ጤና ይስጥልኝ አሪፍ ነኝ ረዲስ ነኝ እባክዎ ምንድን ነው
አዎ
ሰማን ደንበኛችን
ሰማል እሺ ምንድን ነው ደንበኛችን
ደውለት ነበር ስቷል ከአንተ ጋር
ምን አሉኝ ደንበኛችን
ደወለች ነበረ ጠዋት ከአንተ ጋር እኔ ነበረ ጠዋት ተደ- ተደውሎልሽ ነበር
እ?
ተደውሎልሽ ነበር ወይ
አሁን እንደገና ልን- ልንገርልህ
እሺ ደንበኛችን ሙሉ ስሞትን ንገሩኝ
ብስም ያልኩንቾ
ማን አሉኝ
ኒያል ኩንቾል እሺ በዚህ ቁጥር ነው ያስመዘገቡት ወይስ ሌላ ቁጥር አለዎት?
አበ ሌላ ስልክ
እሺ ደንበኛችን ስልክ ቁጥሮትን ይስጡኝ።
ዜሮ ዘጠኝ ዘጠና አምስት እሺ እሺ ደንበኛችን ዘጠና አምስት
አምስት ዘጠና አምስት ሀምሳ አራት ሀምሳ አራት
ሀያ ሁለት
ሀያ ሁለት ሰላሳ ሰላሳ እሺ ደንበኛችን አንድ ይመስላል ይጠብቁኝ። እሺ ደንበኛችን መስመር ላይ ነው።
እም?
መስመር ላይ ስለጠበቁ እናመሰግናለን። ከዚህ በፊት ስናመለከቱ ማየት ትችያለው።